ሄሎ ጤና ይስጥልኝ። እኔ ነኝ።
ሰላም እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን።
ጥሩ። በኦስትሪያው ሄሎ ሄሎ ይሰማኛል። ሄሎ ወደ ኦስትሪያ ወደ ኦስትሪያ በማስተርስ ፕሮግራም ለመጀመር ፈልጌ ነበር እናንተ ጋር እና እ፣ አንዳንድ ነገር ልጠይቅሽ ብዬ ነበር ያልገባኝ።
እሺ
ኦኬ ኦኬ እ፣ አከፋፈሉ አዎ፣ አከፋፈሉ እ፣ እንዴት ነው ያለው አከፋፈሉ?
የእኛን ነው የድርጅቱን service fee ነው።
አዎ አዎ፣ የድርጅት okay እሺ። የድርጅቱን service fee እና ሌሎች detail መረጃዎች ቢሮ በአካል ይገኙና እ፣ ብዙ አይነት payment method እና ብዙ አይነት discount offer ስላለ አይ አንድ እ፣ ብዙ አይነት ድምፅ እና ብዙ አይነት payment method ስላለ
አስር percent ምናምን በምን ነበር መቼ እኮ ነበር፣ ግን ያው አንዳንድ clear አልሆንልኝም ለመጠየቅ ነበር የፈለኩት። ለዚህ መምጣት አለብኝ የግድ ቢሮ።
አዎ ቢሮ በአካል ለመጠየቅ።
ቢገኙ payment ንም ሌሎችን መረጃዎች በደንብ clearly ማወቅ ይችላሉ።
okay። ስለዚህ ከአንቺ ምንም ማገኘው information የለም ማለት ነው።
አዎ ቢሮአችን ያውቁታል።
አዎ አዎ አውቀዋለሁ መቼ ነበር።
okay ቦሌ መድኃኒዓለምን ሸገር ህንጻ ፊት ለፊት ራክሲን ፕላዛ አምስተኛ ፎቅ እዛ በመውጣት ሙሉ መረጃ መውሰድ ይቻላል።